ነው።
ሄዶ ይቅርታ personal ነበር order ያደረጉት አይደለም? እሺ ይሄን የት ነበር location ኡ? አድዋ ድል። እሺ ይቅርታ ጋር ነገ ነበር የምንለው።
አያይ ከትምህርት ወደ ያዘዝኩና ዛሬ ነው። እንደውም ዛሬ መሆኑ ራሱ ልክ አይደለም እያልኩ ነበር። ትላንትና ራሱ በቂ ነው። ከትላንት ወዲያ ከዛ ዛሬ ሶስተኛ ቀን ለዛሬ ነው። እንደውም ትናንት መሰለኝ refund ታደርጋላችሁ?
refund እናድርግ።
አዎ ወደ ቴሌብር መልሱልኝ።
እሺ እሺ፣ ይቅርታ በጣም እሺ፣ refund እናደርጋለን።
እሺ አሁን አድርጉልኝ።
እሺ እሺ